ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ሚጣዬ እስቲ ለቤተሰቦችሽ ስጭ ስልኩን እ እሺ ስጫቸው እስቲ ሄሎ ሄሎ ሄሎ ጤና ይስጥልን። ያለ ጉዳይ ወደዚህ ስልክ አይደውሉ። የድርጅት ስልክ ነው። እሺ